ሄሎ ጤና ይስጥልኝ ቃል ኪዳን ከብት ወይ አሁን አንድ አርገ አዘዝኩት?
አዎ አረኩልሽ።
እሺ አንዴ ጠብቁኝ እሺ ወደ ዜሮ ዘጠኝ አርባ ሶስት ዘጠና ሁለት ሰላሳ ሰላሳ ስምንት ስምንት ዘጠና አምስት አዎ ያኛው በአካውንቱም ሁለት ጊዜ ነው በሀያ
እሺ ቆይ እያየሁት ነው አንድ ላይ ኮመንት እንለዋለን ችግር የለም እሺ አካውንቱ አንድ ሺ አርባ ሶስት
አርባ ሶስት ሀያ አምስት ሀያ አርባ አርባ ሁለት አራት
እሺ አንድ ሺ አርባ ሶስት ሀያ አምስት ሀያ አርባ ሁለት አራት አ
እሺ ወደ ቴሌብር የላኩት ገብቷል ያኛው process ላይ ነው ይገባሉታል
እም፣ ያኛው በ account ኡም ወደ account የላኩት አዎ process ላይ ነው እሱም ይገባሉታል ትንሽ ይጠብቁ
ከስንት ደቂቃ በኋላ confirm አድርጌዋለሁ ቢበዛ ሁለት ሰዓት
ሁለት ሰዓት ቢበዛ ነው ያልኩት እንጂ ይገባል እስከዛ
እም፣ በቴሌ ብር ካረኩት እሱ ገብቷል አሁን
ገብቷል።
check ያድርጉት አዎ አዎ
አይ በቴሌ ብር አርባውን ካረኩት
እኮ already እኮ confirm ተደርጓል process ላይ ነው ይገባሉታል በቃ እሺ፣ አይ እሺ መልካም ቀን እሺ፣ thanks እሺ